Hello ሰላም ጤና ይስጥልን Best Bet አሉ withdraw request አድርጌ አሁንም ድጋሚ እሺ maximum limit ደርሳል አሉ SantimPay ላይ እና እሺ ስንት ብር ነበር ሶስት Best Bet ቁጥር ከይ ነው ዜሮ ዘጠኝ
የደወልክበት አይደለ አለም እሺ ዜሮ ዘጠኝ ዘጠና አንድ ዘጠና አንድ ሰማንያ አምስት ሰማንያ አምስት ሰላሳ አንድ ሀያ ስድስት ሰላሳ አንድ ሀያ ስድስት
ሀያ ስድስት አዎ።
እሺ ሶስት መቶ ብር ነው።
አዎ። ሌላ pend pending ላይ ያለ አለ
እ፣ አይ ሌላ የለም፣ ሁሉም ገብቷል። ይህም ገብቶላል። እሺ፣ አሁን check አድርገው።
Thank you እሺ፣ እሺ፣ እናመሰግናለን። መልካም ምሽት።